ሄሎ ሄሎ ወይ on time ብለህ ነግረኸኝ ነበረ። ደውል አሁን ዜሮ አንድ
አ አ order ነበር ነበር ያልከኝ። ይቅርታ።
ሀና ነሻ አዎ ረሳሽው? እሺ ይቅርታ፣ አስራ ረሳሁት።
ችግር የለም አብሽር። አስራ ስምንት አርባ ዘጠኝ አስራ ስምንት አርባ ዘጠኝ እሺ። ማን ነበር ስምህ?
አብዲ ነኝ ሀና። አረ ተይ ተይ ተይ አትርሺ።
እሺ አብዲ ነው።
አዎ እሺ እሺ። ሞተረኛ ነው።
አረ አይደለም ምግብ ቤት ሰጥተውኝ ነበሩ፣ ግን የ customer ስልክ አይሰራም ነበርና ቅድስት ካለች ለእሷ ንገሪያት ታውቃለች እሷ።
እ እ ለ customer ነው የቆየብህ።
አ customer የ customer ስልክ አይሰራም ነበረ እሺ
እና ቅድስት ታውቃለች ካለች ለእሷ ንገሪያት።
እሺ እሺ።
እሺ